ሄሎ
ልጁ አገኘኝ ነው አልፈልገውም፣ ውሰደው። አልፈልገውም፣ ውሰደው።
አፈልገውም አዎ
ስልክ ይቆጥርብሃል፣ ወዳጄ ብር ይቆጥርብሃል።
ልጋው ልጋው
ተሳሳት አባቴ። ሄሎ ሄሎ ልጅ አፈልገውም
የ- የ- ቁጥር ተሳስታል። እኛ ልጅ የለንም፣ እኛ አላጠፋ የእኛ ልጅ አይደለም። ተሳስታል፣ ሌላ ሰው ጋር ይሆናል። ቁጥር ተሳስተን የደወልከው
እሺ በቃ ይቅርታ፣ የቀናችን እነሱ አውቀን ነው። እሺ
ኧረ አፈር ብሉ፣ ቆሌያችሁ ግፍፍ ይበል።
አ?
እደጉ ብቻ እደጋቢ መቼም ክፉ አይወጣም።
እኛ ይቅርታ አውቀን ነው